ሰላም ሄሎ ጤና ትምህርት ቤት
አቤት ይስጥልኝ።
አቤት እንትን አንድ ቀይ ነበረው አንድ እሺ።
ጨዋታ ተሰርዞ አንድ ጨዋታ ተሰርዞ እሺ
ከዛ ቦነስ አልተለቀቀበትም። አንድ እስቲ ቀይ ትምህርት ብቻ ነው።
ቤት ማን ነው ካሸር ኮዱ ንገረኝ እስቲ አስራ አራት አሸርኮቱ እሺ እም፣ አሸርኮቱ ቆይ አሸርኮቱ ከአሸርኮቱ ያለው ከዚ የሚገርም ይህ ጋር አሸርኮቱ አስራ አራት ቆይ አንድ እሺ
ለቋንቋ ወና ሄሎ እሺ አባይ እየሰማሁ ነው አስራ አራት እህ ሀያ ስምንት እህ ዜሮ ዜሮ እህ ስልሳ
ያው ገብቷል እሺ አሁን አባ ቼክ አድርገው እሺ አባት እናመሰግናለን እናመሰግናለን እሺ እሺ ሰበርና እናስመለስ